ሄሎ
ሄሎ ጤና ይስጥልን ቤት ቤት አብሮ ይስጥልን።
ሰላም ምን ልርዳ?
ቲኬት አልበራልኝ ብሎ ለማስታወቅ ነበረ።
okay እሺ። cashier ኮዱን ትነግረኛለህ?
እሺ አስራ ሶስት
እሺ አስራ ሶስት
ሀምሳ ሁለት እሺ
አስራ ሰባት እሺ
ስልሳ አምስት
እሺ ሁለት ጨዋታ ወጥቶብሃል።
እሺ እሺ
እ